ጤና ይስጥልኝ። እንትን
እንትን እናት MR brain MRI እንትን ለማለት ማለት ነው። ዛሬ አሁን ተነስተን ተነስቶ አሁን ይደርሳል፣ ዛሬ ይደርሳል ውጤት
ምናልባት አሁን ሰዓት ስለመሸ ውጤት ለዛሬ ላይ ደርስላችሁ ይችላል።
OK ዶክተሮቹ ደግሞ በእናትሽ አሁን ተነስተው ለጠዋት ዶክተሮች ሲገቡ ለእንትን እንዲሉ ውጤት መድረስ አለበት ምናምን ብለውን ነበረ።
እስኪ ስልክ ልስጣችሁና ጠይቁ ከደረሰ እ እ ስልክ ልስጣችሁና ጠይቋቸው። ዘጠኝ ሰማንያ ስምንት እሺ ዜሮ